Hello Hello
እሱ ነው ቃል ኪዳን ነኝ። ምን ልርዳዎ?
ቤት ቤት በአንድ ወርቄ ነበርና ልቀቂልኝ ብዬ ነው።
እሺ cashier ኮዱን ይንገሩኝ።
አስራ አንድ ሰላሳ ሰባት
እሺ
ሰባ ሶስት
ሰባ ሶስት ዜሮ ሶስት
እሺ በሁለት ጨዋታ ለውስጥ ነው።
ምሽ
እሺ ሌላ አለ?
የለም መልካም ቀን።
እሺ